hello hello፣ ጤና ይስጥልኝ። ሀሚድ ነኝ መለዳ።
ብር ይዞ አድርጌ ነበረ እና ቀን ላይ እስካሁን አልገባልኝም። በቴሌ ብር ስንት ብር ነበር?
ሺህ አምስት ሺህ አምስት በዚህ ቁጥር ነው ቤስት ቤትህ?
አይደለም ሀምሳ ሶስት ቤት ሀምሳ ሶስት ዜሮ ሰባት አስራ አንድ ሀያ አንድ ሀምሳ ሶስት ዜሮ ሰባት አስራ ሶስት ሀያ አስራ አንድ ሀያ አንድ አስራ አንድ ሀያ አንድ እሺ ሀምሳ ሶስት ዜሮ ሰባት አስራ አንድ ሀያ አንድ ግን ዊዝዶ ያደረኩት ግን ወደ ሌላ ቁጥር ነው።
እሺ፣ አይ እሱን check ላድርገውና አንዴ ቀን ደውለ ነበር።
አይ መስመሩ ተይዟል ነው የሚለኝ ያለው።
ኦኬ hello hello፣ አቤት ይቅርታ ስለቆየሁበት። እሺ እ አሁን update አድርጌዋለሁ ወደ ከድር አይደል እንዲገባ አዎ፣ አዎ።
ወደዛ account እ አሁን process ማድረግ ጀምሯል። አሁን ነው ያደረገው። ትንሽ እ ጠብቅ። አሁን update ነው ያደረግኩልህ። በፊት አዘኸው informationኑን እንትን አላለውም ነበር። ስለዚህ ይተላለፋል፣ ችግር የለውም።
okay፣ ይገባል ማለት ነው።
አ ይገባል። ትንሽ እ ቆይቶ ይገባል።
አመሰግናለሁ።
እሺ ወንድሜ